ሁሉ ስፖርት ነው። ምን ወዳወት
ቴሌግራም ጋር ልኬላችሁ አልመለሳችሁም።
መቼ
አሁን
ማን ነው የሚለው?
እ ቴሌግራም ማነው ጋር ላክልኝ የሚለው?
ብላችሁ ነበር ማን ነው የሚለው? ስሙት የቴሌግራም እንዳላ- እንዳላማው
የቴሌግራም ስሞት ነው እንዳላማው
ቴሌግራም አይደለም የቴሌግራሙ የቴሌግራም ስሞት ይንገሩኝ።
ቴሌግራሙ